ሄሎ
hello አቤት ንገሪኝ። ስልክ እሺ፣ ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት ሀምሳ ዘጠኝ እ አርባ ሰባት እ ሀምሳ ሰባት ጋሻው
ኔትወርክ ነው ምንድን ነው?
IT ባለሙያ ነው። አንድ እሱ ብቻ ነው ያለን።
እሺ እሺ እሺ እሺ